ሄሎ ሄሎ፣ ንብረት እንዴት ነህ? ሰላም ነው ወይ ተስፍሻው እንዴት ነሽ?
እንዴት ነህ? ሰላም ነው አለን ሁሉ አማን።
አለን አለን። ምን ተበላሽቶብህ ነው?
ፕሪንተሩ አስሬ disconnect ይሆንባቸዋል እየሰሩ አዎ።
ሁለት ትኬት እንደቆረጡ ድጋሚ connect የሚለው አስሬ እየመጣባቸው እንትን እያላቸው ነው።
ምን ይቺ ማናጀሯ ናት ወይስ ምንድን ነው?
እ፣ ማናጀሯ ማለት እቺ retail manager ናት የምትለው አለች፣ ቤት ማን ማናጀር አዎ፣ ናት? እሷ ናት አዎ።
የምትጠፋው?
እሷ እንትን ኮድ እንትን ከፕሪንተሩ ጋር የሚገናኙ የለም አዎ ስታዘው መልእክት የሚያስተላልፈው ማለት ነው።
አዎ። እሺ፣ አሁን ክፍት ናት እና አሁን እኔ አሁን ዝም ብዬ አንድ ትኬት ቆረጥኩበት ሄድና ትሄድ ብዬ እሺ እየሰራ መሰለኝ። እስኪ ምናልባት ልየው እና ይስሩበት እስኪ ምን እንደሚላቸው ልየው።
እሺ እሺ፣ ልደውልላቸው ነው የምልላቸው።
እሺ እሺ እሺ ተስፍሻዬ፣ thank you እሺ አባት